Hello.
Hello ሶፊያን ዜና የሚል ድንች ይዘሃል?
ዜና እስኪ ቆይልኝ እ እ
ዘላለም ዜና አልያዝኩም።
አልያዝክም?
አ ዘላለም የሚል ነው ያዝኩት።
ዘላለም
ዘላለም የሚል ነው ያለው።
Okay። እዚህ ጋር ዜና ነው የሚለው እና assign ተደርጎ ነበር ባንተ።
ኧረ አልተያዘም። ቆይ እስኪ ልየው አንዴ።
እስኪ check አድርገው። እሺ ቆይ አትዝጊው።
እሺ
አልያዝኩም አልያዝኩም። ዜና አልያዝኩም?
የምለውን እንትና ነው ያዘው።
ማን አሚር ጋ ነው አሚር ጋ ነው ያዝ አሚር ጋ ነው ዜና አ አ ጀሞ ስለሆነ
እ ጀሞ ናት። location ስህተት ነው። እኔ ሳሪስ ስለሆንኩ Okay ጀሞ ነች በቃ።
እ እሺ እሺ